ጤና ይስጥልኝ። ሁሉ ስፖርት ነው፣ እባክዎ ምን ልርዳው?
withdraw አድርገን ነበረ ከሁሉ ስፖርት እና ብሩ አየር ነው አለቀቀው።
ቴሌግራም ላይ ልከውልን ነበር screenshot።
አላኩም።
እሺ፣ ከ transaction history ላይ ያልገባለሁትን ምልክት አድርገው ቴሌግራም ላይ ይላኩልን። እሺ፣ screenshot አድርገው ስልክ ቁጥር ልስጦት የያዙ ዜሮ ዘጠኝ ሰባ ስምንት
ሰባ ስምንት አስራ ስድስት
ሰባ ስድስት ሰላሳ ዜሮ ስድስት
አመሰግናለሁ።
እሺ፣ መልካም ቀን።